ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከቺፕቺፕ ነው የደወልኩሎት። መልካም ነው።
እሺ እሺ፣ የሽንኩርት order ተቀብለዋል አይደለ? ዛሬ እ የሽንኩርት ኦርደር
ድንች ድንች ነው።
ድንች ነው እንጂ ሽንኩርት አይደለም።
አረ ሽንኩርት አይደለም ድንች።
Okay፣ እሺ፣ እሺ። ኮድ የለዎትም መሰለኝ፣ አልሰጡትም። ለ
እ ኮድ አልሰጡትም አይደለ? ለ driverኡ
ሰጥቻለሁ።
ኮድ ሰጥተውታል።
text text አድርጌለታለሁ። ልንገርህ እኔም አዚሁ ላይ አይ ችግር የለውም። አይ ኮድ አልተ አ- መጀመሪያ ስላላገኘ
አዎ እኛ ኮድ አላገኘም መቀበሉትን- ነበር። ልክ ነህ እንጂ ሰማንያ ሰባት ሰላሳ ሶስት text አድርጌለታለሁ።
በቃ መቀበሉትን product ኡን check አድርገን እኛ ልንሰጠው ነበር። ለዛ ነው የደወልኩት።
ሰማንያ ሰባት ሰላሳ ሶስት አይ እሺ፣ ተቀብያለሁ። እኔ እሺ፣ ድንች እናመሰግናለን። እሺ፣ መልካም ቀን።